Hello
ጤና ይስጥልኝ። ከቢጃ የኢትዮጵያ ጥሪ ማዕከል ነው የምደውለው።
እሺ አብሮ ይስጥልን።
እ እህትማማቾች ባርና ሬስቶራንት ኖት?
አ
እሺ በሰሞኑን በየቢጃ ID code ልከን ነበር በ text እና ደርሶታል?
ደርሶኛል። አዎ
እሺ ደሚያችን ከደረሱት እሱን ለመናገር ነበር። እሺ አመሰግናለን ለትብብሮት። መልካም ቀን ይኑሎት።
እሺ ደውላችሁ